hello ጤና ይስጥልኝ ስቶን
hello ሰላም ሰላም አለን።
share መሸጥ እንጀምራለን ብላችሁ ነበረ። ተጀምሯል እንዴ?
አዎ ጀምረናል።
የት የት ባንክ ነው? information
OK። ወደ ቢሮ መምጣት አይችሉም?
የእናንተ ቢሮ የት ነው?
ቦሌ ገርጂ ልደታ አለን ሶስት ቢሮ
OK፣ ልደታ ያለው ነው የሚቀር።
ልደታ ይቀርቦታል። እሺ ልደታ ከፍርድ ቤት ወረድ እንዳሉ ነጭ ህንፃ ለመርካቶ የገበያ ማዕከል ሚል
እሺ እዛ ground ላይ ያሉ እዛ መጥቶ ሙሉ መረጃ መውሰድ ይችላሉ።
እሺ እሺ።
ይቅርታ ልበል ስሞትን።
ቢኒያም
እሺ አ ከዚህ በፊት ደውሎ ነበር።
አይ የመጀመሪያ እሺ ምን ላይ ነበር ማስታወቂያችን የሰሙት?
እ ዜና መሰለኝ ዜና አዎ ቲቪ ላይ። እሺ እሺ እ ዛሬ ይችላሉ እንዴ ታዲያ?
እስኪ ከስንት ሰዓት አካባቢ ብቅ እላለሁ።
እሺ እሺ እሺ thank you